ገቡ እንዴ?
ወይ እ? ገቡ እ አልገቡም።
አልገቡም ማለት አዎ።
እዚህ ብልጽግናም ራሱ ስብሰባ ያለ ነገር ነው የሚመስል መኪኖች በጣም ይገባል። አልሄድኩኝም እኮ እስካሁን ድረስ አልደረሰችልኝ።
ማለት ተራድደው ነበር።
ክራውድ ዶኖባት ሳምንት ተኝታ የምትወጣ ምን ችግር አለ?
አዎ አሁን ገና ስልክ ነው።
ይዞ አይገባማ።
እ?
ነው ስልክ አዎ አያት አያ አይዝማ። እሺ አያት ያስቀምጥና missed call ሲያደርጉልሽ missed call አድርጊ።
እሺ እሺ እሺ። አያረጉማ ነግሬዋለሁ። እንግዲህ ምናልባት ሙሉ ቀን እንትን ካለን ከደወለ ነው እንጂ ሰውየው ነግሬው የለን ደውያለሁ።
አዎ እሺ እሺ እሺ